ሄሎ ሄሎ
አቤት ምንጭ ጤና ይስጥልን ከሚስት ቤት
ወይ አልገባም አለኝ ቮቸሩ እሺ ቶማስ አይደለ ቴሌግራም ላይ እያወራህ ነው አዎ እሺ ምን- እንትኑ ምን ቮቸር ቁጥሩ እንትን አልልም ብሎ ነው አዎ አይድን ነው ስንት ስንት አድርገህ ነው የሞከርከው ሀምሳ ስምንት ሀምሳ ስድስት ዘጠኝ አይ ኦኬ እንደዛ ከሆነ አንድ ፊደል አለው አይ አይደለችም ማለት ነው አንድ አድርጋትና አይን እ፣ ይሄ አምስት አምስት ሁለት አለው አይደለ
አዎ እስቲ መሀል ላይ ያለችዋን S አድርጋት እስቲ ሀምሳ ስምንት S ስልሳ ዘጠኝ አዎ።
አንድ አድርገህ ሞከረው እስቲ
እሺ እሺ